Hello.
ሄሎ ምን ይመስልኝ ሀሳብ አስተያየት ለመስጠት ነበረ።
እሺ
ቀጥታ ላንጂ መንገድ ላይ አንድ ትኬት የሚቆርጥ ልጅ አይቼ እም፣
ሀሳብ አስተያየት ስልሳ በጣም በተደጋጋሚ ነው በዛ የምመላለሰው እና ከየት ወዴት ነው?